ጤና ስፖርት መርዳት
ሰላም ነው እናት የሆነ ነገር ለማመልከት ነበር እሺ ምን ነበር?
ከሶስት ቀን በፊት deposit አድርጌ ነበር ብርና በአሪፍ አልገባልኝም ነበር አካውንቴ ላይ እነሱ ጋርም ደውዬ check ታደርግ እኛ ጋር ተላልፏል በእነሱ side check አድርግ ብለውኝ ነው እሱን check ታደርግልኛለሽ እሺ ከቴሌብር ነው አይደል ያስተላለፉት?
አዎ ከቴሌ ብር እሺ ከቴሌብር የተላከሉትን message screenshot አድርገው ቴሌግራም ላይ ላኩልን።
በምን ልላክልሽ እዛው ጥያቄ ምልክቱ ጋር website ኣችን ላይ ቴሌግራማችን አይገኛል።
okay በሱ ልላክ አዎ እሺ እሺ